hello
hello አቤት።
እንዴት ነሽ? ሰላም ሰላም ሰላም ነኝ። እንዴት ነሽ?
እግዚአብሔር ይመስገን። ኮከብ አዎ ከ STEM For Kids ነው የምደውልልሽ። ዲዲ እባላለሁ።
ከን?
STEM For Kids የልጆች የ robotic ስልጠና በሚል ፌስቡክ ላይ advertisement አዎ፣ ታድርጋለሽ።
እሺ እሺ እሺ። text አድርጌላችሁ ነበር አይደል?
okay text አድርገሽልናል።
ይምባ- ይመስለኛል ስልክሽን ተይ ተብዬ አትቼ ነበረ። እሱ okay።
ይመስለኛል ሳስበው አዎ አዎ፣ ፌስቡክ ላይ ፌስቡክ ላይ አዎ አዎ፣ ከዛ ከዛ ነው ከዛ ነው የምደውልልሽ።
እሺ እሺ።
ትቆየን መሰለኝ አይደለ?
አዎ እንዳረሳሁት ለዛ
አዎ እ፣ ስለኛ information የመች- መቼ እንደሚጀምር class አችን የት እንደምንገኝ እና የብሩን ጉዳይ አጠር አድርጌ information ልስጥሽ እና እሺ።
አዲስ አበባ ውስጥ ነሽ አይደል የምትገኘው?
አዎ አዲስ አበባ ነው።
መልካም እሺ። እኛ STEM For Kids እንባላለን። የውጭ company ሲሆን በአፍሪካ እና በኢትዮጵያ የመጀመሪያ franchise ነው።
እሺ የሚሰጠው ኮርስ ከአራት ዓመት እስከ አስራ ሰባት ዓመት ላሉ ልጆች የ computer programming ስልጠና ነው የሚሰጠው።
እሺ computer programming one፣ computer programming two፣
hello hello